hello ሴትማ እንትን እሷ የገባችው በ hardware ID አይደለም፣ ዝም ብላ ነው የገባችው።
hardware ID ዋን ታስተካክል።
አ hardware ID ን ቆይ ላስገባላትና አስኪ እሺ፣ አስኪ ቢላሽ
ጂል
ይለ ከሌላ
አሁን ነው የገባው። በቃ
ችግር አያይዘ
hello
አቤት በቃ ተስተካክሏል። እሺ
balance ሷ ልክ ነው አዎ፣ ተሳቷል።
ልክ ነው፣ ልክ ነው። ተስተካክሏል።
እሺማ እሺ።
እሺ እናመሰግናለን።
ችግር የለውም።